ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፍ ፔ ነበር ምደውለው
እ እ ከአሪፍ ፔ
OK OK OK
ይሰማል ደንበኛችን ይሰማል ይሰማል ይሰማል።
እ ቅድም እ የ ATM አራት ቁጥር ንገረኝ ብዬ ነበር የመጨረሻውን አዎ፣ ATM ኡን አዎ።
አገኙት?
አላገኙትም። ይሄሙን እኮ ለዛ ነው በእናትሽ።
እሺ ችግር የለውም። እሺ እ ይሄ የ text መቆረጡን የሚያሳይ text አለ አይደለ? የገባልን ሲቢ ብር ላይ ሲቢ ብር ሲቢ ላይ እ ማለት የብር እንደተቆረጠብን የሚያሳይ ማለት ነው።
አዎ እ text ሳይሆን screenshot ነው ያደረጉት።
እካ እሱን screenshot ኡን እ አሁን በምነግርህ ቴሌግራም account ትልክልኛለህ።
እሺ አንድ ይሰማል ደንበኛችን?
ይሰማል። አዎ እሺ አንድ ዜሮ ሴኮንድ።
እሺ
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ከስልክ ሰሙትን ጻፉበት።
እሺ አሁን ልክልሻለሁ።
እሺ አመሰግናለሁ። መልካም ቀን።
እሺ እሺ